ትክክል አይመስለኝም። እሺ አሁን ሰርቷል። ግን ያው እዚህ ጋር ሲቋረጥ እንትን ሲል ነበር። WiFiው እና ይሄኛው ይለያያል እኮ ምን አጎት ነው አጎቱ እንዴት ሄሎ ነሽ ጸጉዬ?
ሄሎ እንዴት ነሽ ጸጉ?
እ ሻይ ቡና በይልኝ።
እንግዲህ ከመጣች ነው የለችም። እዚህ ደግሞ ጤ- ጤና ምርመራ ይሁን የሄደችው ወይም ምሳ ልትበላ አላውቅም። እሺ
ሌላ ሰው የለም